ሄሎ
ሄሎ
ከፖስት ቤት ነበር የምደውልልህ። ጤና ይስጥልኝ። እንዴት ነህ? መሐ- መሐመድ ረሺድ ነህ?
ሄሎ ሄሎ
አዎ
እሺ፣ voucher withdraw አድርገህ ነበር አይደል?
አዎ እሺ፣ instruction ኑን አይ- አይተዋል? ፎቶውን ከላይ
ፎቶ አዎ አይተዋል? check አድርገዋል?
ፎቶ አየ እህ
ፎቶ ነው በፎቶ ነው ፎቶ ፎቶ
ፎቶ አየ የላኩትን አይተዋል?
አዎ እ፣ ቀስቱን እ፣ የሚያሳይበትን አይተዋል?
እ ቀስቱ ቀስት አሮ እሱን አሮ
አሮ ያ አይተዋል? እሱን አቢሲኒት አየው አለው ቶላ ሄሎ በሱ መሰረት በሱ መሰረት ክሊክ ክሊክ እ።
እያደረግ እም፣ ብሩን- ብሩን ማስመለስ ትችላለህ።
እሺ voucher pending ላይ ያለውን እሺ።
pending ነው አዎ pending ላይ ነው፣ voucher ነው፣ pending ላይ ነው።
ዋ- ይ- ታ- ራስህ ነው የምታስመልሰው ብሩን።
እሺ እሺ ፎቶ አልገባ እሺ፣ ፎቶውንም ካልተረዳ ለሌላ ሰው አሳይና በዚህ መንገድ እንትን ማለት ትችላለህ። እሺ ገብ እሺ ገብ እሺ እሺ እሺ